ጤና ይስጥልኝ። ሁሉ ስፖርት በኮም ልርዳዎት?
በሳፋሪኮም SIM card ላወጣ ፈልጌ እምቢ እያለኝ ነው።
ምንድን ነው የሚሉት?
እንትን register ስትለው እንትን አይመጣም።
Register ስታደርግ ነው የማይመጣ። በዛው ስልክ በዛው ስልክ እንትን አውጥተዋል እንዴ?
አይ በሳፋሪኮም ነው የምለው እኔ እኮ በዛው ስልክ ደግሞ የቴሌ ስልክ ቁጥር ሁሉ ስፖርት ያወጣበት አለ።
okay በዛ ስልክ ሆኖ በቴሌ ሌላ ሲም ካርድ ማለት ነው።
okay እሱ እንኳን check አላረኩም። እንደሱ ሲሆን ነው እምቢ የሚለው።
አዎ አዎ
እንጃ ይሰራል።
አዎ ይሰራል።
እሺ ቦነሱስ አለ ወይስ? hello አቤት
የ deposit bonus ኡ አለ ቆመዋል።
አይ አለ ሀምሳ percent አለ።
ሀምሳ መቶ
አይ ሀምሳ ነው
ሀምሳ ለምሳሌ እንዴት ስንት ሀምሳ ሳስገባ percent ማለት ነው። ግማሹ ያስገባውን ግማሹን bonus maxi- ይሰጣል።
maximum ስንት ነው?
maximum አሁን ሶስት ሺህ ስታስገባ አንድ ሺህ አምስት መቶ ይሰጣል።
maximum ኡ ስንት አዎ።
ነው? ሶስት ሶስት ሺህ
ሶስት ሺህ ነው። አንድ ሺህ አዎ።
አምስት መቶ ነው ቦነስ የሚሰጠው ማለት ነው።
አዎ
okay ከአንድ ሺህ አምስት መቶ አይቻልም። ሌላ አዎ አዎ
okay በ branch deposit ሳረግ ይሰጠኛል እንትኑ ወይስ በእንትን ብቻ ነው?
አይ ችግር የለውም። እኔ በምንም deposit ታደርግ first deposit ማለት ነው።
first deposit በ branch ም ቢሆን ችግር የለውም።
ችግር የለውም።
ኦኬ እሺ በቃ